ሄሎ ሄሎ ተቋረጠ።
አዎ፣ እሺ ስለዚህ ለቅዳሜ ይሁንልዎት።
አዎ ቅዳሜ ይሆንልኝ። እሺ በቃ ቅዳሜ ሙሉ እሺ።
ቀን ስለዚህ እዚህ ነገ ስለምውል፣ ደውለው ያሳውቁናል።
አዎ ምን ላሳውቅ? ያ- ሌላ order የምፈልገውን እ፣ ሳይሆን ይሄንን ለነገ ለቅዳሜ እንድናደርግሎት እ፣ ነገ ይደውሉልንና ያሳውቁን።
እሺ እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ አሜን ለሁላችንም።
እሺ